good afternoon spa reception ጫልቱ speaking ከውሜት እንዴት ዋልሽ? እንዴት አደርሽ?
እግዚአብሔር ይመስገን። እንዴት ዋሉ?
አለን spa ኣችሁን መጠቀም ፈልገን ነበር።
እሺ ምን steam sauna፣ ሞሮኮ ማሳጅ ምን service የተፈለገ?
ሞሮኮ ነበር የፈለግነው።
እሺ
special ሞሮኮ ማሳጅ ምናምን አለው።
light massage አለው እዛው ሞሮኮ room ውስጥ ለሰላሳ ደቂቃ Hello hello hello Hello hello፣ አቤት ይሰማል?
ሰማ። እሺ ለ couple መጠቀም እንችላለን ከባለቤቴ ጋር ወይስ ይቻላል?
ለየብቻ?
አዎ አዎ፣ አንድ room ውስጥ መሰራት ትችላላችሁ።
አዎ እንደሱ ነበር የፈለግኩት። እሺ አሁን ይቻላል።
ስንት ሰዓት ላይ እንምጣ?
አሁንም መምጣት ይችላሉ። ስንት ሰዓት መድረስ ይችላሉ? እርስዎ ክፍት ነው፣ ችግር አዎ፣ የለውም።
አዎ።
እሺ መጥቶ pick እስኪያደርገኝ ብቻ ነው ትንሽ የምንጠብቀው። አንድ ሰላሳ ደቂቃ ከዛ አንድ ሰዓት ይፈጅብኛል ለመምጣት።
አንድ ሰዓት እሺ።
አዎ ስለዚህ ስምንት ሰዓት አካባቢ ይደርሳሉ ማለት ነው።
አዎ አዎ።
እሺ ማን ልበል ስሞትን ሳምራዊት ዜሮ ዘጠኝ ስልኮትን አስር እሺ ስልሳ ሁለት እሺ ዘጠና ሶስት እሺ ዘጠና አንድ እሺ ይዤ እሎታለሁ።
እሺ thank you